ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምልወደው።
ሰላም ነው።
እግዚአብሔር ናቸው ይመስገን። እግዚአብሔር ይመስገን።
ገበያው ነበር አለኝ እና እም፣
deposit አድርገው account ላይ ያልገባና እም።
እሱ እንትን check እንድታደርግልኝ ስዬ ነው።
withdraw አድርገው ነው ከሁሉ ስፖርቶች ላይ
እ? እ?
ከሁሉ ስፖርት ላይ withdraw አድርገው ነው አስወጥተው።
deposit deposit እንጂ በምን ነበር deposit ያደረጉት?
በቻፓ ሲበር ቻፓ እሺ የ- ከቻፓ የተላከሉትን message ይላኩልን በቴሌግራም
አይ ሽማ ልኬዋለሁ እኮ
ልኬዋለሁ። ቴሌግራም ላይ ልከዋል።
አዎ፣ ግን እስካሁን ድረስ እንትን መልስ አልተሰጠኝም እንጂ እሱ ልኬዋለሁ። አንድ እሺ ቴሌግራም ላይ ስልኮትን ይንገሩኝ፣ የቴሌግራም ስልኮት።
ዜሮ ዘጠኝ እሺ ሰላሳ ዘጠኝ እሺ ስልሳ አምስት እሺ አስራ ስምንት ዘጠና ስድስት
እሺ ተላልፎለታል። በትዕግስት ይጠብቁ። በርሄ ሀጎስ ነው አይደል?
አዎ።
እሺ መልሱን ስናገኝ እናሳውቆታለን።
አይ ይቆያል እንዴ? ብዙ አዎ አንዳንድ ጊዜ ይቆያል። ትንሽ የ technical ችግር ስላጋጠመ ይቆያል ትንሽ።
እም። እም፣ ቶሎ ይሰራል።
ሲስተካከል እናሳውቆታለን።
አይ ፍጥነት ቢኖረው እንጂ እሱማ
technical ችግር አጋጥሞናል። በትዕግስት ይጠብቁ።